ጤና ይስጥልኝ ራሄል እባላለሁ። እባክዎ ምን ልርዳ?
ጤና ይስጥልኝ።
አብሮ ይስጥልን።
ሌላ የሰጣችሁኝ ስልክ ነበር በ text ግን አይነሳም። ትናንት ሙሉ ጊዜ ስሞክር ነበር፣ ይጠራል ግን አይነሳም።
እ፣ ምን ስንት እስኪ ቁጥሩን ይነግሩኛል? ከይቅርታ ጋር
መጨረሻው ሰባ ሰባት ነው አንዱ መጨረሻው ሰባ ሰባት ነበር። ምን ነበር? ይቅርታ።
አንዱ አይ ሰራተኛ ተመላላሽ ጠይቄ ነበር።
እሺ የመጀመሪያው ስልኳን አታነሳም። ትናንትና ደግሞ ሌላ ማርታ ለምትባል ሰጥታችኋት ነበር።
okay፣ እሺ።
ማርታ የምትባል ስልክ ለእኔ ልካችሁልኝ ነበር።
የባለሙያ አንድ- ማለት ነው።
አዎ የባለሙያ አናግሬያት ነበር።
እሺ፣
ዋጋውን አልተስማማንበት አራት ሺ አምስት መቶ አምስት ሺ ምናምን ትላለች። እኔ በሳምንት ሶስት ቀን ነው የፈለግኩት። ሶስት ክፍል ቤት ነው የሚሰጣ። ምንም እኔ normal ኑሮ ነው የምኖረው እና ምንም እ፣ የምትለው ገንዘብ አልገባኝም።
እሺ። አሁን በደወሉበት ስልክ ቁጥር ነው እኛ ጋር ያስመዘገቡት።
አዎ እሺ፣ list ኡን check አድርጌ ከፍቼ በ- በደንብ ላውሮት። list ኡ እሺ።
ሊያውና። እሺ፣ መልካም ቀን ይሁንልህ።
እሺ